ለጤና ይስጥልኝ ሰላም አምቡላንስ እባክዎ ምን ልርዳው?
እንዴት ዋልሽ እመቤት?
እግዚአብሔር ይመስገን። እንዴት ዋሉ?
ሰላም ዋልሽ?
ሰላም ነው።
እንትን እባክሽ ይሄ ለህሙማን የሚሆን አልጋ
አዎ፣ የት ነው ማግኘት የምንችለው? እናንተ ግን ያለ
የእኛ አምቡላንስ ሰርቪስ ነው።
አምቡላንስ ሰርቪስ ነው ግን አልጋው ነው transportation ላይ ብቻ ነው።
አሃ፣ ነው አዎ፣ እንደዛ ብቻ ነው የሚሰጠው። አዎ፣ service ብቻ ነው የሚሰጠው።
service ነው። አዎ፣ transportation ብቻ ነው።
okay ሆስፒታል ላይ ነው እንጂ- ይሄ ማግኘት የሚችሉት።
አ- okay ሆስፒታል ላይ ግን ይገኛል።
ምን አይነት ነው ታካሚው?
እ፣ ትልቅ ሰው ናቸው። ያው electrical አልጋ ይሄ ይኸው ላይ ማንሳት መመለስ ምናምን እንዳለ እንደዛ አይነት okay። አዎ፣ ለሱ purpose ፈልገን ነው።
እሱስ እዚህ አይገኝም እ?
ሆስፒታል ላይ ምናልባት።
ነው አዎ፣
okay እሺ።